Yes.
Hello ጤና ይስጥልኝ።
ደንበኛችን
Hello አይሰማም?
አ- ይሰማኛል።
ያንቺ ድምፅ በደንብ እየተሰማኝ አይደለም። ድምፅሽ እየተሰማኝ አይደለም።
አሁን
ሄሎ ናሉ እንደመኛችን እሺ፣ አሁን አይሰማሽም?
እየተሰማኝ ነው።
እሺ፣ አፍነው ግሮሰሪ ማሽን ተበላሽቶባቸው ነበርና አሀ ቢጂ አይዲ
እሺ፣ አርባ ዘጠኝ ሄሎ
እሺ፣ እየሰማሁት ነው። አርባ አርባ ዘጠኝ ዘጠኝ አርባ ሀያ አንድ ሰማንያ አምስት ሀያ አንድ ሰማንያ አምስት አ
እሺ፣ መስመር ላይ ጠብቁኝ። ደንበኛችን ፈልግለት እ፣ ደንበኛችን የአዲስ ኢሊዶር ኮድ ነው።
አ አዲስ ዩዘር ኮድ ነው የምነግርሽ።
እዚህ አልገኘውም አዲስ ስለሆነ ሲን ነምበሮትን አይ- ይነግሩኛል።
አ ሲ- ሲ ነምበር ልንገርሽ ሶስት ዜሮ ሰማንያ አንድ ሶስት ዜሮ ሰማንያ አንድ ሰማንያ አንድ
ሰላሳ ሶስት ሁለት ስልሳ አራት ሁለት ስልሳ አራት
እሺ፣